ጤና ይስጥልኝ። እግዚአብሔር ይመስገን። ምን ልብሳ? ድምፆት አይሰማም፣ ይርቃል።
ኮይኑን እንዴት ነው ሳ- መ- መጫወት እ፣ እንዴት ነው የምንጫወተው?
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ።
እሺ፣ ከዛ ከዛ ሰባት ቁጥር ይጫኑና አማርኛ ያደርጉታል።
እሺ፣
ከዛ ሶ- ሶስት ቁጥር ላይ ለመጫወት የሌምራ- ይመርጡና ጥያቄና መልስና እድሎን ይሞክሩ የሚል አለ።
እሺ፣
እሺ።
እሱ ላይ ነው የምችለው።
አይ መጫን አይደለም፣ ጥያቄና መልስ በ coin ገዝተው ይጠቀማሉ። የእድል ጨዋታ ደግሞ subscribe ሲያደርጉ አንድ ቁጥር ላይ ትኬት ይገባልዎታል።
አዎ፣ Okay። ቲኬት ከገባልን በኋላ ነው መጫወት።
የእድሎን ይሞክራሉ። አዎ።
እሺ፣ እሺ፣ እሺ፣ አመሰግናለሁ።
እኔ ምን